ጤና ይስጥልኝ ኢቴስ የበረራ መረጃ ማዕከል
እንትን ነበር ሀገር ውስጥ በረራ መረጃ ለመጠየቅ ፈልጌ ነበር።
እሺ ከየት ወዴት ነው?
ከአዲስ አበባ ባህር ዳር
ባህር ዳር ለነገ
እ ለእንትን ለ ማለት ለሚቀጥለው ሳምንት ለሐሙስ እ ማለት ይኖረኛ ይኖራል እንትን
ለሚቀጥለው ሳምንት ሐሙስ አዎ ቋቅሜ አምስት ማለት ነው።
ነው ያሉኝ።
አዎ ቋቅሜ አምስት እሺ አማኝ አዎ ለአንድ ሰው ነው።
አዎ
ያየሁለት ነው። እሺ አለው
ኦ- ኦ- ኢሜል ኦንላይን ነው ልቁረጥ ወይስ እንዴት?
እኛ ጋር መቁረጥ ይችላሉ።
ማለት በባንክ አለ እኔ እዛ ደብረ ብርሃን ያለሁኝ እና ከፈለጉ መቁረጥ እ?
እ፣ በባንክ መክፈል የሚችሉ ከሆነ እ
በ mobile banking መክፈል ይችላሉ።
ስለዚህ በ mobile banking ማለት በ account number ኡን የት አገኛለሁኝ? ትልኩልኛላችሁ?
ቴሌግራም የሚጠቀሙት በዚህ ስልክ ነው።
አዎ በዚህ ስልክ ነው።
እሺ፣ ቴሌግራም ላይ ሙሉ መረጃዎችን ልክሎትና መላኪያውን የ bank book account ታችንን አዎ ከዛ በኋላ ትኬቱን ተሰርቶ እዛው ቴሌግራም ላይ አታች እናደርግሎታለን።
እሺ የስንት ሰዓት ላይ ያዝሎት? የጠዋት አስራ ሁለት ከሰላሳ አምስት አለ።
ችግር የለም። ከማታ ማ- ማለት በ- ከጧት ሳይሆን ከ- ከሰዓት በኋላ
እሺ፣ ከአዲስ አበባ ባህር ዳር ነው ግን ያሉኝ አይደል?
አዎ ከአዲስ አበባ ወደ ባህር ዳር ማለት ነው።
ከአዲስ አበባ ወደ ባህር ዳር እ
ከሰዓት ከዘጠኝ ሰዓት ከሀያ አምስት አለን። አስር ሰዓት ከአስር አለን። አስራ አንድ ሰዓት ከሀያ የሚነሳ በራ አለ
ችግር እና የለም።
ማታ እሺ ደውል ደግሞ ሁለት ሰዓት ከሩብ አለ።
ሁለት ሰዓት ተሩብ ማታ አዎ
በቃ ችግር የለም። ለ- እንትን ልበል ማለት እንትን ልበልና እደውላለሁ። ልቁረጥና እንትን ሁኔታውን እንትን አይቼ እደውላለሁ። ሁለት ሰዓቱን ምናምን ወይ ትይዝልኛል። ችግር የለውም። እኔ ሁለት ሰዓት ቢደርስ እደርሳለሁ።
እሺ ይደውሉልን መልሰው። ሌላ ምረዳውት አዎ ነገር እሺ።
ይኖራል?
መልሼ እደውላለሁ። እሺ ለመደጋሚ መረጃ ለመጠየቅ እሺ እሺ እሺ፣ እናመሰግናለን ስለደወሉ። መልካም ቀን።